ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን። እንዴት ነሽ?
ከቺፕቺፕ መልሼ ደወልኩሎት።
አዎ እሺ፣ አውቄያለሁ።
እሺ እና በስምንት ገነት group ላይ order አድርገው ነበረ ድንች
አዎ አዎ፣ እሺ እና እሱ fail አድርጎ የእሱ ነበር አርባ ዘጠኝ ብር ተመላሽ የገባው የእሷ የተደረገልሽ።
ነበረ።
አዎ okay የእሱ ነው። አሁን የሻይ ቅጠሉን refund አድርገንሎታል። check ያድርጉት። የሶስታችሁም በእርሶ ነው የተላከው።
እሺ፣ በጣም አመሰግናለሁ።
ለአስራ ቆሜ ሰባት ስለነበረ ችግር የለውም።
እሺ፣ ፈጋኛውን እሺ።
እልክላታለሁ።
እሺ እናመሰግናለን። መልካም ቀን።
እሺ፣ በጣም እሺ።
አመሰግናለሁ እኔ እሺ